ነው።
ሀሎ ጤና ይስጥልን። በቴሌግራም አቤት
በ official እንትናችሁ ልላክልሽ ተቻለ ለምጠል ማን ይቅርታ ማን ልበል ስምህን?
ሰይድ ሰይድ
okay ቅድም ትኬት ትኬቱን ላክልኝ ያልኩህ ልጅ ነህ?
አዎ አዎ እሺ አንዴ እ፣ ትነግረኛለህ ስምህን? እኔ ሀይል በልክና
እሺ ሰይድ ይባላል ዘጠኝ ዜሮ ዘጠኝ አስር ዘጠና ሁለት ዘጠና ሁለት አስራ ሰባት ስልሳ ሰባት ዘጠና አንድ
okay አለ እኛ ጋር እኮ ልከልናል።
በቃ እሱ ትኬት ይውልሽ no ምን አይ ተደርጓል?
አይደለም ይኸውልህ hi ብዬሃለሁ አሁን ልሽ እስቲ ይገባል
ቆይ እስኪ ልየው እሺ
ትኬቱን እኮ ልኬላችኋለሁ ከዚህ በፊት እሺ
እና እ፣ እሺ አሁን ገብቷል hi ብለሽኛል አሁን አዎ፣ ትኬቱን ልላክልሽ በቃ ላክልኝ አዎ እሺ እሺ ላካው አይ፣ ይኸው ልክልሽ ነው እሺ
ይኸው ልኬዋለሁ ትኬቱን እ፣ ምን አለ መሰለሽ እሺ እ፣ የመጀመሪያው Leyton Orient የሚለው win አድርጓል በአሙዴት ላይ ተጽፎልኛል እ፣ እሺ እናንተ ጋር ግን እናንተ ጋር ግን ተራዝሟል፣ game ኡ ተቋርጧል ብላችሁ ገንዘብ ተቀንሱብኛል ሀያ ሶስት ሺህ ብር።
እሺ አንዴ ቆያቼ ወይ መልሼ እዛ ላይ reply ላድርግልን okay እንትን በይና እንትን በይ።
እሺ አባቴ እሺ